Hello
ከአሪፍ ፔ ነው የምንደውሎት? ደንበኛችን ከአሪፍ ፔ ነው የምንደውሎት። ተቋረጠ።
እ እ
ከአሪፍ ፔ ነበር የምንደውሎት። ተቋርጦ ነው እሺ።
ደው- ደውለው አዎ።
ነበር። ከአሪፍ ፔ ነው የምንደውለው።
አወኩኝ። አዎ።
እሺ፣ መች ነበር ያስተላለፉት?
ዛሬ ሁለት ጊዜ ነው። አንድ ጊዜ ሀምሳ ነው፣ አንድ ጊዜ ሰላሳ አምስት ነው።
እሺ፣ ስሞትን ማን ልበል
ከመለ ሙራድ
ደንበኛችን አቤት።
ከቴሌ ብር የተላከሎት message አለታ
አ- አለ ከቴሌ ብር የተላከሎት message አለ።
አ- አዎ እሱን screenshot አንስተው በምነግሮት ቁጥር ቴሌግራም ላይ ላኩልኝ።
እሺ
ቁጥር የያዙ ዜሮ ዘጠኝ ዘጠና ሁለት እሺ ቆይ አንዴ ሊያዝልሽ
እሺ